ጤና ይስጥልኝ።
hello ኢቴስ የበረራ መረጃ ማዕከል።
እንትን ነበር ትኬት ፈልጌ ነበር።
እሺ፣ ከየት ወዴት ነበረ?
የደስ እ ከየት ወዴት የት?
ነበረ?
አዲስ አበባ ደስ
ከአዲስ አበባ ደሴ። ለመቼ ነው የፈለጉት?
ለነገ
የአንድ ሰው ነው?
አዎ
እሺ፣ አንድ ደቂቃ ሌሎት
እሺ
የነገ በረራዎች ሙሉ ናቸው።
ሁሉም አዎ ከነገ ወዲያ አይ፣ ሙሉ።
ሰዓት ላይ ስምንት ሰዓት ከሀምሳ ዘጠኝ ሰዓት ከሰላሳ አምስት ነው ያለው በረራ።
አይ በቃ ነገ ምን ሆነ ተው፣ ለነገ ነበር።
እሺ፣ ሌላ የምረዳዎት ነገር ይኖራል?
አይ ሌላ በቃ እሺ፣ እናመሰግናለን ስለደወሉልን። መልካም ጊዜ።
thank ዩ